hello ጤና ይስጥልን ቤተቤት ጤና ይስጥልኝ።
ሰላም ለምንድን ነው ቆይ የሚያልፉትንም ጨዋታዎች የማያሳልፈው እና እም፣ cash out እንኳን የማይጠይቀው?
ምን ቀይ ሆኖብክ ነው?
no ቀይ ሆኖብኝ ቅድም አስተካከልሽልኝ። አሁን እሺ።
ደግሞ አልፎ እ፣ even cash out ማድረግ ብፈልግ ማድረግ አልቻልኩም።
cash out ማድረግ ነው ያልቻልከው?
አዎ normally የ request ኡም ቅድሚያ ማየት ፈልጋለሁ።
okay ም- ማለት ምን ያህል እ, ጨዋታዎች ነው የቀሩት?
ሁለት ሁለት ጨዋታዎች ነው የቀሩት።
አዎ ጨዋታዎቹ maybe postponed ሆነው ካልሆነ cash out እምቢ አይልክም።
አይደለም አ- እም።
ይኸውልሽ ጨዋታው ማለት ነው እም።
ልክ ሆኖ አልቋል፣ ግን right ም አላረገውም።
okay እሺ፣ check ላድርግልህ አንዴ። maybe እኛ እሺ፣ ጋር reload ቴሌ- ሲደረግ እ፣ ስለሆነ የሚበራው አዎ እስቲ ቆይ ንገረኝና cashier ቴሌግራም ኮድን ላይ ንገረኝ። እሺ ምን cashier code ን ንገረኝና check ነው ላድርግልህ።
cash out እንድታረግልኝ አልፈልግም።
አይ ነው መጀመሪያ አይ እኔ ማድረግ አልችልም። ሲጀመር cash out ግን የሚታረመው እኛ ጋር ስትልከው ነው። ትኬቱን cashier code ንገረኝና reload ሳደርገው ያርምልሃል።
እሺ አሁን ልላክልሽ ቴሌግራም ላይ ትችላለህ። እሺ ወይ ደግሞ cash- cashier code ኡ ካለክ እጁ ላይ ብትነግረኝ check ላድርግልህ።
እሺ እንደዛ ከሆነ አንዴ ትጠብቂኛለሽ?
እሺ ችግር የለውም።
okay እሺ። እም፣ okay። ትኬት ነበሩን barcode ኡ ነው የምነግርሽ ወይ?
አዎ ከታች አዎ ከታች ከጨው አዎ cashier code
መቶ አስራ አንድ እሺ ስልሳ ዘጠኝ እሺ ሁለት መቶ አስራ ሶስት ሁለት መቶ አስራ ሶስት አዎ የፊነር ባቼን አላረመልኝም።
የትኛውን ጨዋታ ነበር ያልታረመልህ?
የፊነር ባቼ
ሰባት ጨዋታዎች ነው የሚቀሩት።
አዎ ሰባት ነው ም- አይደል?
ም፣ ሰባት አይደለም።
ያልታረሙት አሁን ነው።
ሰባት ናቸው።
okay እንትን ስላላለው ነው ችግር የለውም።
እሺ የትኛው እ፣ ነው?
no ፊነር አሁን ባቼ ስትል- ከቤሽኪታሽ ከፊነር ባቼ የሚለው okay
live ነው እስካሁን የሚለው
okay አንድ ለሶስት አልቋል አይደል ጨዋታው?
አዎ አንድ ለሶስት አልቋል።
እሺ አሁን እኔም reload ሳረገው አላረመውም እና እ፣ ለ provider ኦቹ ላሳውቅልህ ይታረምላል። እሺ እሺ እሺ መልካም ምሽት። እሺ እሺ አንቺ